ሄሎ
ይስጥልኝ።
ሰላም፣ እግዚአብሔር ይመስገን።
እንዴት ነህ?
እ?
እይቸዋለች የህዝቧ ደርሶ መልሱን አይ የሰጠው የህዝብ ምን
አዎ፣ ኦሮት ምን ምን የኮ ምን መኪና?
በጣም አሪፍ። በቃ ተቀብዬዋለሁ። ቴንክ ዩ የህዝብ ታ- የህዝቧ ሰው ምስል
አይ የህዝብ ፋይፌል ምናምን ነው ያለን አባ እ?
ፋይፌል ሌሎቹን ጥሪና ይሄ አዎ።
ይዋዋሉ፣ ይፈራረሙ።
ታይቴል ስንት ሞዴል ነው ትችላለህ?
ሁለት ሺህ ሁለት
እሱ ሁለት ሁለት ሺህ ሁለት አዎ ሁለት ሺህ ሁለት ሞዴል አለ እስኪ ቆይ፣ አስራ ሰባት ይባላል ዋጋው አስራ ሰባት
በባንክ ነው።
አዎ ባንክ ይመቻችልሃል አንድ ሚሊዮን ካሽ ቀሪውን በባንክ ይመቻችልሃል